Hello ጤና ይስጥልኝ። እንድታገዝ ትሉኝ
ቴሌን ከፍቼ ነበር ተሳስቼ ነው እንዲሰረዝ ፈልጌ ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ስድስት ቁጥር ይንፉ።
እ?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውሎ ስድስት ቁጥር ይንፉ።
ስንት የመጀመሪያ ቁጥር አልተሰማኝም።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ስድስት ቁጥር ይንፉ።
ስምንት ዘጠኝ
አይደለም ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውሎ ስድስት ቁጥር ይንፉ።
ስድስት ቁጥር አዎ